Ana Julia Monroy. Hello.
ሄሎ Hello. Ana Julia Monroy.
እሺ ራይድ ፈልጌ ነበር።
የት ነው መነሻ?
መነሻ ፕላኔት ሆቴል፣ ፕላኔት ሆቴል። ከዛ ወዴት ነው?
መድረሻው አይደር ታችኛው በር አዎ፣ አይደር አካባቢ እሺ